L'ispoort no baako
ሄሎ l'ispoort ነው ባኮ የምንወደው
እንትን አካውንት ነበረኝ እና አሁን እንትን ስለው የሶስት ቀን አያሳይም መቁረጥም አልቻልኩም።
እሺ ብርም ስክሪንሻት ያርጉና ቴሌግራም ላይ ላኩልን።
እሺ፣ እንደዛ ነው የሚያስፈልገው።
አዎ ስክሪንሻት አድርገው ቴሌግራም ላይ ይልካሉ። ቁጥር ያዙኝ። ያኔ ቴሌግራም
እሺ፣
ዜሮ ዘጠኝ
ዜሮ ዘጠኝ ሰባ ስምንት
እሺ፣ አንዴ አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ቀጥይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አስራ ስድስት ሰላሳ ዜሮ ስድስት አዎ እሺ አስራ እሺ